አልገባለትም። ልኬው ነበር እኮ ደውዬለት ነው። አዎ አዎ። እሺ ችግር የለም።
ሄሎ ሄሎ ሄሎ፣ ቢኒያም አማን ነው?
ሰላም። ከቢስት ቤት ነው የምንደውልልህ። ሀይ አልከን ቴሌግራም ላይ ደውለንልህ ነበር።
ምን አልሽን?
ሀይ በለኝ ቴሌግራም ላይ አሀ እሺ እሺ።
አንክል ይምድ እየላክልህ ቁጥር ሰጥቶ ካለ አይደለ አዎ ሰጥቶኛል።
በለን። እሺ እንላክልክ።
እሺ እሺ። ኢንተርኔት ስላስቸገረኝ ነው። አሁን እሺ፣ አደርገዋለሁ።
ችግር የለውም። እሺ እሺ እሺ